መለሰ እንዴ? የአንቴትን ኦርደር ነው አይደለ? ፍቅር ምንድን
ቡሷ መለሰ ኦርደር መልሷል ተብዬ መለሰ። ግን በእናትህ ስጠኝ ስልክህን።
መልሳ እንደሱ አዎ ከዛን ሬስቶራንት ስልክ አነሱ። ስልክህን ስጠኝ በእግዚአብሔር።
ወይ ውሃልተ
ሄላ
ተወልድ ሄሎ ቡሽራ፣ አቤት ፍቅር።
ወይ ምግብ ቤት ስደውልላቸው አልመለሰም እያሉን ነው።
ኧረ እዛው ነኝ፣ ያገናኝሻለሁ። ቆይ አትዝጊው ቆይ ቆይ ቆይ ቆይ ቆይ ቆይ ቡሽራ፣ እኔ አይደለም እኔ አይደለም እኮ ማንም ይሁን አትዝጊው፣ ላገናኝሽ።
ቆይ አይደለም ቡሽራ፣ እንዴት ያዳምጠኝ ቡሽራ።
እሺ፣ የት ነው እሺ።
የመለስከው? እዛው ዲቦና ሬስቶራንት ነው አይደለም?
አ በቃ እሺ፣ እንደዛ ይኸው ከሆነ ልጠይቃ- ልጠይቃችሁ ቆይ እዛው ነኝ።
ቡሽራ አዳምጠኝ። እኔ ባናገራቸው ጥቅም የለውም። ሌላ department እንዲያናግሯቸው ላድርግ። እሺ እነሱ ናቸው ካንስል የሚያደርጉ። መልሰሃል አይደለ? ድጋሚ ይዘ- እልሻለሁ። ካልጠ- ካልጠ- ካልነገረሽ
እሺ